ከዚህ ከሆነ አምስት ሄሎ ሰላም አሰፋ ከችፕችፕ ነበር ምደውለው። ይቅርታ በሙሉ እንትን ላይ ኦ፣ ጆይን አድርገው ነበር፣ ድንች ኦርደር አድርገው ነበር
ኧረ እኔ አላደረኩም እ እኔ አላደረኩም አላደረጉም።
እ አላዘዝኩም
አይ ይሄ ድንች order አድርገው አልነበረ። ሙሉን ያውቋታል ኧረ አላውቃለሁ አያውቋትም? እሺ እሺ